ሰላም ጤና ይስጥልን። ጆሴ ባኮ ምን ልወደው እንትን ነበረ ደ- ትናንት ተመሽ ነው ቅሜን ውርለታ ዘይት ኦንላይን አዝዤ ነበር እና በቴሌ ብር ከፍያለሁ
ቁጥር እ በዚህ ቁጥር አዎ
በዚህ ትህትና በሚል ነው።
አዎ አዎ ሄሎ አዎ አዎ ልክ ነው ልክ ነው
ሽንኩርት ሽ- ምንድን ነው ዘይት አዎ አይደለ?
አዎ አዎ ዘይት ነው ያዘዙት። ሌላ group ላይ ማንም ሰው አልነበረበትም። አንድ ብቻ ነበር ያዘዙ። fail አድርጓል እና ብሮትን ነው ተመላሽ የምናደርግሉት።
okay እሺ እ፣ ስለዚህ እ፣ ይቅርታ ችግር የለም። እኔ እንትኑን app ኡን ለመሞከር ነው ኖሬ መልሳል ችግር የለውም። እሺ እንትኑን ለመሞከር ነው app ኡን።
መልሳል። ይሄ ብሩ ኦ፣ እሺ እሺ ሁለት በቴሌ ብር ነው ሁለት ሰው ይቀራል። ሶስት ሰው ነበር የሚያስፈልገው። በቴሌ ብር ነው የሚመለስሉት።
እ፣ እ?
በቴሌ ብር ነው የሚመለስሉት።
okay እሺ እሺ እሺ እሺ አመሰግናለሁ።
ይመለስሉታል ይጠብቁ።
እሺ እሺ እሺ